ሄሎ ሰላም ጤና ይስጥልኝ። ቤት ሰው ብራችሁ መፍትሄ አላገኘም። ምንድን ነው መፍትሄም እንደዚህ ይገኛለን።
ምን አልከኝ?
ስ ቤት ማታ ከወስጥ መቼ ነበር ስፖርት
እሺ
እስካሁን ብራችን አላገኘም። መፍትሄ እንዴት ሊገኛል? ጠዋት ጠዋት ደወል ጌቱ ደወል ምን ነው።
አልታረመም ነው?
አ?
አላታረመላችሁም ነው ትኬቱ?
አ፣ አንድ ፍሬ ብቻ ታረም እንዳለ ታረማል።
እሺ ጠብቀኝ አንዴ መስመር ላይ የእሱ ቁረትና የኛው ይላካል።
እሺ
ታደ ታደ የምንረዳው
አ፣ እኔ የምለው አባ እሺ
አ፣ ቤት ቤት ማታ ስፖርት በልተህ ነበረ ነው
እሺ ብር በልተህ ነው ታውቃለህ?
እ
ብር በልተህ ነበረ ትንሽ ብር
እሺ
ስለዚህ እንዳለ ታርሟል። ታውቃለህ? አንድ ብቻ አሳርመም እ
አንድ ብቻ አንድ ስለ ብቻ አሳርም እንዳለ ታርሟል።
እሺ ከዛ ስለዚህ ያ- ያንተ ብር ቁረጥና የኛ ላክዋ ቀሪ ሆነ መሰለኝ ያ ጨዋታ ቀሪ አድርጉን መሰለኝ።
ትኬቱ ነው ውጤት ያልወጣለ
አዎ እንዳለ ታርሟል። ወደ አስራ ምናምን ጨዋታ ነበረና ብዙ ታርሟል። ታውቃለህ አይደለ?
እሺ ጠብቀኝ አንዴ አንድ ፍሬ ብቻ ጎላ። እሱ ደግሞ ትኬት check እንዲደረግልህ ነው አይደለ
አዎ ጠዋት ጠዋት ጠብቀኝ።
ሄሎ ያባ ጤና ይስጥልኝ። ሀሚድ ነኝ። ምን ነበር?
ደህና ነህ?
እንዴት ነህ?
እ፣ ማታ ጨዋታ ስንት ነበር? ብዙ ጨዋታ ማለት ነው። አስራ ምናምን ጨዋታ ማለት ነው።
አህ አህ እንዳለ ታሩማል። አንዴ አሳርምም እስም አሳርግም ማለት ነው። ስለዚህ ያኛ ቁርትና ያኛ ላኳ የአሷ ሂሳብ ቁርትና ያኛ ላኳ
አይቻልም፣ እንደሱ ማድረግ አይቻልም። የተራዘመ ጨዋታ ሀያ አራት ሰዓት ጠብቀህ እንትን ማለት ያለብህ መቀነስ ታሪክ- አይቻልም። ጨዋታ መቀነስም መጨመርም አንችልም።
እስኪ ለማ- ለማንኛውም ትላንትና ማ- ማ- ማታ እንጠብቅ።
ምን አልከኝ?
ትላንትና ነበረ ያለቀ ሰባ- የምሽት ሰባት ሰዓት ላይ ጨዋታ አለቀ። ታውቃለህ? የመጨረሻ የትናንት ነበር አይደል? ጨዋታው አዎ፣ አንድ ብቻ ተራዝሞ ነው አይደል?
አዎ፣ ስለዚህ ከተራዘመ ከዛ ሰዓት ጀምሮ ከትላንትና ማታ ጀምሮ ሀያ አራት ሰዓት ድረስ ትጠብቃለህ። በዛ ሰዓት ውስጥ የማይጫወቱ ከሆነ void ይሆናል። void ማለት በአንድ ይባዛል ማለት ነው። የሚጫወቱ ከሆነ ደግሞ በነበረው odd ይባዛልሃል ማለት ነው። ሲሸነፍም ሲያሸንፍም።
እሺ። ለማንኛውም ማለት ነው እሺ ጨዋታ ይይ ተረዝማ ተረዝም እኛ ስልክ ላይ አላሳይም ብሎ ነበር።
እሺ ንገረኝ። እሺ ካሸር ኮዱን ወይም ትኬት አይዲውን ንገረኝ።
ልኬ ነው ቆይታ ውስጥ እናንተ ተገም አለ ዜሮ ሶስት
እሺ።
ዜሮ ሶስት ሶስት ለኬ ነው እ፣ ስምህ ማን ነው? ቴሌግራም ላይ እሺ።
ጉሌት ማህሙድ ኩሌድ ኦኬ። አውርቼ ነበር ሀሚድ ነኝ እኮ። እሺ አንዴ ቆይ ጠብቀኝ። ልኬልሃለሁ እኮ postpone የሆነውንም ጨዋታ ልኬልሃለሁ።
አዎ የ- የናፍት አረ አዎ እና አዎ፣ ዳማሽ አዎ ነው ነው እኮ ተራዝሟል። እሱ ጨዋታ ሀያ አራት ሰዓት እስኪሆነው መጠበቅ አለብህ።
እሺ አመሰግናለሁ እሺ እሺ